hello ጤና ይስጥልሽ እንትን
hello ጤና ይስጥልኝ።
አብሮ ይስጥልን።
ቤት አይ text የሆነ text ገብቶልኝ ቤት ለማጣራት ፈልጌ ነበረ። ያው ከደላላ ይቻላል ብዬ ነው።
ልክ ነዎት። እሺ
እዚህ ቦሌ ቡልቡል አካባቢ ወደ አዲስ የወጡት ኮንዶሚኒየሞች የሉም። ወደዛ አካባቢ ቤት ስንት እንደሆነ ለማወቅ ነበረ። አንድ መኝታ
ወዴት? ወደ በሻሌ በሻሌና ሰሚት ጋር አይ ያለን ቡልቡላ ቡልቡላ
ወደ ቡልቡላ የለንም እኛ
እም፣ እኮ እኔ ለመሸጥ ፈልጌ ነዋ።
ለመሸጥ።
አዎ
OK ይሄ እኮ ፍሊንትስቶን ሆምስ ነው። እኛ ገንብተን ነው የምንሸጠው።
እህ፣ ነው።
አዎ እሺ እሺ ለመግዛት ሀሳብ ካሉት ያው መምጣት ይችላሉ። ቢሮ እርስዎ ለመሸጥ ነው የፈለጉት የራስዎትን ቤት ማለት ነው?
አዎ አዎ OK፣ እኛ አዲስ ቤት ነው የምንሸጠው። እየገነባ እሺ።
ምሸጥ ድርጅት ነው ፍሊንትስቶን።